ሄሎ አቤት።
ሄሎ ናታን አዎ፣ እሺ። ሰላም እንዴት ነው?
እንዴት ነህ? ሰላም ነው?
አለሁኝ። ዝም አለ ማለት- ስትለኝ check ላድርግ ብዬ ነው።
እሺ እሺ እሺ ግር ፈልገኝ ነበር መሰለኝ ቅድም።
እ፣ አዎ፣ ቅድም ጠዋት አውርተን ነበር አይደለ?
አዎ አዎ መልስ አልሰጠኝም ብዬ እ፣ እንትኗን እሷ እልክልሃለሁ ያልከኝ እሷ እኔ normally check እያስደረኩኝ ነው፣ ግን አንተ እንትኗን ላክልኝ presentation ላይ ነኝ presentation ላይ ነኝ ያለሁት እልክልሃለሁ ብሎኝ አዎ እ፣ class ነው ያለው።
በቃ ሲወጣ ላክልኝ። ይሄኛው ግን normally እነሱ ያሉት ያሉ spin ኖች እንዳለ በቃ win ያደረጉ spin ኖች on time ተከፍለዋል። ሁለት አይነት spin ኖች ነበሩ፣ የ local እና international የነበሩ spin ኖች አሉ የስማርት ሶፍት ላይ ሁለቱንም በስማርት ሶፍት እኔ ባለ ብሩን spin ነው የምልህ፣ ብር ያለበት ነው።
ባለብሩ ባለብሩ ማለት I guess local የነበረው ነው በእኛ ብቻ በብር አዎ።
ተብሎ የጻፈበት local የነበረው ነው።
አዎ፣ አዎ።
እሷ እንዴት እንደምትሰራ ና ይኖሩ ይላኩልኛል። እሷን እልክልሃለሁ። እነሱ እያሉት ያለው በቃ win ያደረጉ እንዳለ ሰዎች በጊዜው ተከፍሏቸዋል። ያልተከፈላቸው ሰዎች probably ወይ spin በደንብ ያልደረሳቸው እንትን ያላላቸው ናቸው። rule ኡን በደንብ check ያደርጉት ነው ያሉት እነሱ። rule ኡ ነው እንጂ ስለዚህ ምንም- ያዩታል ማለት ነው።
እ- የሚያዩት ነገር ያለ አይመስለኝም። ግን አንተ ምናልባት የከ- የጓደኛ ላክልኝና በሱ side ይሄኛው tournament ኡ ልክ ካልሆነ የስማርት ሶፍት መሆኑን አለመሆኑን check አድርገን አዎ፣ ሌላ tournament ከሆነ check ማስደረግ ይቻላል። በስማርት ሶፍት በኩል ያለ side ግን final decision ኡ በቃ win ያደረጉ ሰዎች እንዳለ ተከፍሏቸዋል። እነሱ ያልተከፈለ ሰው የለም። ግን list ደግሞ አላኩልንም። ይሄ ሁለተኛው የ local ኡ tournament ላይ አዎ፣ የተከፈላቸው በጣም ብዙ ሺህ ሰዎች ናቸው። አንድ ሰው ምናምን አይደለም። አሁን የሆነች ትንሽዬ የላክንልህ ትንሽዬ ነገር የለችም Excel አዎ፣ ነገር አዎ።
የላክንልህ አዎ፣ እሷ normal ናት። ይሄ የ international ናት። ይሄ local ኡ ላይ እንትን አዎ።
የለውም rule ኧ ልክ ይላሉ አንብባትና አዎ።
random ነው በቃ like spin ያደረገ ሰው እንዳለ እንትን ይለዋል።
እንደዛ randomly ነበር። አዎ፣ distribute ወዲያው ነበር ይደረጋል።
የሚለው። አዎ፣ ወዲያው አዎ።
ነበር የሚለው አዎ፣ የሚለውማ random- እንደዛ ነበረ።
አዎ randomly distribute ይደረጋል ምናምን ነው የሚለው ብዙ አዎ።
ነገር እንትን ያለው የሚለው rule ኡ እንደዛ ነው እና ያኛውን ከፍለናል። almost ወደ አንድ ሺህ የሚጠጉ ሰዎች ናቸው። ሁሉም ሰዎች ተከፍሏቸዋል። Excel ምናምን አላኩልንም ለሱ ግን ይህን ከፍለናቸዋል ነው ያሉት እነሱ። ያልተከፈሉ ሰው የለም ብለዋል።
okay፣ እሺ፣ ጥሩ በቃ የልጁን ላክልኝና እሱን ደግሞ ቴክላስ ይደረግልን።
እሺ፣ እሺ።
ሶሪ በጣም